ሄሎ
ሄሎ
ወይ
ወይ አቅርብልኝ።
እሺ እንኪ።
ሄሎ
ሄሎ ጤና ይስጥልኝ።
ሄሎ?
ጫካ ቦሌ ሄሎ አቤት ጫካ ነው።
ቦሌ። እሺ አዎ ከዚህ አዎ ነበር በ order ነበር ዘጠና አርባ ስልሳ ሁለት order አልተቀበላችሁም።
እዚህ እዚህኛው branch የለም። አ- በስልክ አልተደወለም እማ እሺ እሺ፣ አመሰግናለሁ።
እኮ እዚህ ደውላችኋል። እዚህ
ስልክ አላነሳችሁም ይመስለኛል። እዚህ ጋር ስልክ ስላልተነሳ ነው እንጂ።
ሲደወል
እዚህ እኔ ነኝ ያለሁት። እንግዲህ ስልክ አጠገብ
እሺ እሺ። ለማንኛውም እያዘዝኩ አይደለም። እሺ እሺ እሺ